ጤና ይስጥልን። እንዴት ነው?
እንትን supporter ኣን ኢየሩስን ፈልጌ ነበረ።
እ ኢየሩስ የለችም። ምን ነበር?
እንትን ትላንትና የጀመረችልኝ እንትን ነበር ታውቂያለሽ?
ከየት ነው?
ከመተሃራ አስቀናኝ።
እሺ ለሌላ ልንገርልህ፣ ለሌላ ላሳውቅልህ። ምን ነበር የጀመረችልህ?
እየተጫነ ነበረ። already game ኡ ምን?
ተጭኗል። ጭኖ ነበረ።
ኬኖ አዎ
ሄሎ፣ ሄሎ።
ኤኒ ዴይስ ልካልናል። አላስችም አዎ ልላክ አሁን ድጋሚ
እ እ ቆይ ቼክ ላድርገው።
እሺ።
እሺ በቃ ይገባል። እሺ እሺ